ኢትዮ ጣና ስቱዲዮን ዋሽንግተን
hello አቤት
እ አሁን ደውለን ነበረ ከዳግማዊ ምኒልክ ለ
እሺ ሌላ ስልክ አልደወለላችሁ
እ አይ አልደወለም እና ይቆይ ስላሉን እ እ cancel አድርጊውና ወይ ትንሽ ቆይተን መልሰን እንደውል።
በቃ እሺ ምናልባት ከተደወለላችሁ ትንሽ ቆይ ብላችሁ ንገሯቸው እኔም እነግራችኋለሁ ለእነሱ እንደውል ለእነሱ አይ፣ ሌላ እንንገራቸው ስልክ ማለት ነው።
አልተደወለልኝም ሲደውል ማለት?
አይ አዎ።
አልተደወለልኝም። አዎ።
በቃ ከተደወለ ንገሪያቸው ካልተደወለ አንቺ አሳውቂኝ በኋላ እሺ እሺ።